hello ጤና ይስጥልን ቤት ቤት
ሀሎ ደህና ይስጥልን።
ሰላም
ኧረ በእናት መጣ ሌሊት አስር ሰዓት እሺ
ሁለት ሺህ ላክቼ ወራ ትምህርት ቤት ወራ account ደግሞ አልገባም እስካሁን አልመጣም።
በዚህ ብር ነው እሱ ደግሞ አዎ፣ በዚህ በዚህ ቁጥር እንትን ነው።
በዚህ ቁጥር በዚህ በዚህ ቁጥር አሀ እሺ አንዴ መስመር ላይ ጠብቀኝ check ላድርግ
ቅድም ደግሞ ከሰዓት ደውዬ ነበረ አልተመለሱ ከሰዓት ደውለህ ነበር
አ እሺ ዛሬ ነው ሞ ትናንት
ትላንት ትላንት ማታ ነው ሌሊት አሀ ሌሊት እሺ አሁን ሶስት ቁጥር ነው ያለ በየትኛው ነው የምትጠቀመው
እ ሶስት ነው የቤት ቤት ቁጥር ያለህ እና በየትኛው ነው የምትጠቀመው
በሚጠቀመው ሰላሳ ሀያ አምስት
እኮ ሁሉም ሰላሳ ሶስት ነው መጨረሻው እና ሁለት አምስት ብሎ የሚጀምረው ነው
አ ሁለት ሁለት አምስት አ በላ minus ሁለት አም- plus ያለበት mi- አ minus እ ሁለት ሀያ አምስት plus ነው minus ሳይሆን plus ትናንት ማታ አልከኝ
ትናንት ማታ ሌሊት ሌሊት ትናንት ሌሊት አስር አ አስር ሰዓት
ሁለት ሺህ ብር ግን በዚህኛው ቁጥር አሁን በነገርከኝ የለም ሌላ አለ እንዴ ቁጥር
ለ- ሌላ አለ ግን እ
አትጠቀምም?
ከፊት የሚጨምረው በላስ ሀያ አምስት አለ እ